የጠላን ጎደሎ ጠላ ይሞሉታል። የቀንን ጎደሎ በምን ያውቁታል? ወፍጮ ውረድ ውረድ ኳቱን ሙላ ሙላ ወፍጮ ውረድ ውረድ ቋቱን ሙላ ሙላ እንዲህ አይገኘ የሰው ቤት እንጀራ አንድ እንጀራ አራቴ ተቀመጭ በቁና አሳር ያገኝሻል ውርጄኔ ካሽና እቺ ትዛ ማዶ እጭ ላም ቆማለች እች ትዛ ማዶ እች ላም ቆማለች ወተቱን ከማሩ ትጋለበዋለች። ወተቱን ተውኩና ማሩን ብቀምሰው አካለ ስልምልም እንደ ሞተ ሰው የሰው ነገር በተው ብሸሸው ስጠላው ብሸሸው ስጠላው አብሮኛ አይሄደም ወይ እንደኔ የሚሰማው እንደኔ የሚሰማው የቀበና ውሃ ውስጡ አረንጓዴ ነው። የቀበና ውሃ ውስጡ አረንጓዴ ነው። ልጅ አቀራረምሽ ኑሮሽ እንደምነው ስምሽን እንዳልጠራው ያውቃሉ ሰዎቹ ያው ልበልሽ የኛ መለምቹ የፍል ውሃ ሜዳ ለጋ ነው ድንበሩ የፍል ውሃ ሜዳ ለጋ ነው ድንበሩ ባይኗ ገረፈች ይታያል ሰንበሩ እቴ ሸንኮራ ገዳ ቁሚቱ ይነወሪ ሆን ወይ ወይ ላንቺ ቢሞቱ የልቦ ድመሜ አንጀቴ እንዳንቆስ አንጀቴ እንዳንቆስ ይጠዘጥዘኛል ጥቃቴ እንደ ቁስል ጥቃቴ እንደ ቁስል የቀበና ውሃ ቀዳነው ወንፊት የቀበናን ውሃ ቀዳነው ወንፊት እኔ ነኝ ወይ አንቺ የቀዳነው በፊት እንኳን ያንቺ ፍቅር የትላንትናው አራዳ እንኳን ፈርሷል ግሪክ የሠራው የቆላ ማሽላ ወገሬ ወገሬ የቆላ ማሽላ ወገሬ ወገሬ አንቺም ወደ አገርሽ እኔም ወደ አገሬ በረሃ ወርጄ ሳይሰማኝ ሰማይ አንቺ ከጅራሬ ፉንን ፉንን በይ